ሄሎ
ወይ
የቀድሙ እምቢ አለች አስቴር የትኛው
ሰባ አንድ ሰባ ሁለት ኦኬ ሌላ ሰው ነሽ እንዴ አዎ ሰባ አንድ ሰባ ሁለት ምን ሆኖ አዎ።
ነበር ስለማን ነው ላስቴት ነበረ እሺ ስምህን ንገረኝና ልጠይቃት ላሴት ስልክ ከስተመሩ አነሳም ቆይቷል በቃ እዛው ምግብ ቤቱ ነኝ ካስተመር ስልክ አያነሳም ብለህ አይሰራም አይሰራም ስልኩ
እኮ አንስቷል አሁን እንዲደውልለት ስምህ ማን ነው
እ እ?
ስምህን ንገረኝ አንተ ስም ዮናስ ዮናስ ዮናስ አንስቷል ደውልለት አሁን ለ customer እሺ
minute ኡ ሄደብኝ እኮ ወይኔ
እኮ አሁን አንስቷል ደውልለት
እስቲ ልጠይቀው እስቲ ቆይ